ጤና ይስጥልን ብዬ ኢትዮጵያ የደነኛ ባንክ ልረዳ ቅድም On Time ብዬ አስተላልፌ ነበረ text ማን ነው ቴክኒክ እስካሁን አልተሰራም።
የድርጅቱ ስም On Time ነው።
አዎ On Time ብዬ ቅድም አስተላልፌ ያለው እስካሁን አልተሰራም።
እባክዎት መስመር ላይ ጠብቁኝ ልሎት እስኪ እሺ ስልክ ይዣለሁ አንዴ
ወይ
ሄሎ